Hello, ngingafana
Hello? Hello? Hello?
Hello, ሰላም ነው?
Hello Hello
ኦ- ወደ account ብር ልክ ነበረ አልገባልኝም።
ምን አልከኝ?
ብር deposit አድርጌ አልገባልኝም።
እሺ Withdraw deposit አድርጌ።
ታረግ። okay አሁን በደወልክበት ነው?
አ በሌላ ነው መቼ ነው?
ቅድም ገብተዋል ተብሎ ነበር በይ።
እሺ
አሁን ስናይ account ላይ ደግሞ አልገባም።
አልገባም?
አዎ
እም?
እሺ ያው ያው
Hello ስንት ብር ነው?
ሰባት መቶ ብር በ account በዚህ በዚህ ቁጥር አይደለም መቼ ነው አባ? okay እኔ በዚህ ቁጥር ነበር እያሞከርኩልኝ ነበር።
አይደለም በ- በዚህ እስኪ አይደለም አይደለም ንገረኝ፣ እሺ።
አስራ ስድስት እሺ
ስልሳ ሶስት እሺ አስራ ስድስት ዜሮ ዘጠኝ